ሰላም ጤና ይስጥልኝ። በስቤት መኪና ብንዳ
አቦባ ናት ብሩ ትድድሮ ላይ ያደረጉት ጫወታ ላይ ፌስ ቤት
ቶጆ አድርገህ ነው
አስገብቼው ብሩ አልገባም እስካሁን።
መሴጁን ቴሌግራም ላይ ላክልን።
ቴሌግራም ሀያ ጊዜ ልላክ እንደ እሺ እኮ ቼክ ያደረግነው ስለሆነ ነው። አይተን እዛ ቴሌግራም ላይ መልስልሃለን። እሺ
እሺ ቶሎ ብሎ አቆያችሁ። ሁለት ጊዜ ትበላላችሁ። በዚህም በዚህም ችግር ነው። ምን ነው?
እሺ እንመልሳለን ቴሌግራም ላይ እሺ እሺ እሺ